hello hello እኔ ገብቼ እመልሰዋለሁ።
ጤና ይስጥልኝ ሰላም ነው?
ሰላም ጤና ይስጥልኝ። Best Bet hello ውክልና ለመር ነበር ወደዚህ ወደ ክፍለ ሀገር
hello፣ እ?
የት አካባቢ ነው?
ክፍለ ሀገር ወደ አርባ ምንጭ አርባ ወደ ምንጭ።
ደቡብ አዎ ደቡብ አካባቢ exact ቦታውን ታውቀዋለህ?
አ በትክክል ሲቀላ
ሲቀላ።
አ እሺ፣ አንዴ ይቅርታ። እሺ፣ ምንድን ነው የፈለግከው?
እ ስልክ ሙሉ virtual ነው ስፖርት ነው የፈለግከው?
ሶስቱንም ነበር የፈለኩት።
ሁለት ሁለት ሁለት ነው virtual እና ቀመር ስፖርት የለም ኳስ እኮ እ?
ስፖርት virtual እና እና ስፖርት አዎ አዎ አዎ ቀመር አዎ ኳሱን እና እ፣ አዎ የውሻውን ምናምን ማለት ነው።
አዎ አዎ እሺ ይቻላል።
እሺ እ፣
እኮ በአጭር ጊዜ የሚያልቅልኝ ከሆነ
ይኸውልህ እ፣ virtual ከወሰድክ አ ሰማንያ አምስት በአስራ አምስት ነው የሚሆነው።
እ አስራ ሰማንያ አምስቱ ለአንተ ነው፣ አስራ አምስት ለ Best Bet ነው። ስፖርቱ በራስ virtual ከሆነ የምትወስደው አ ሰማንያ አምስቱ ለአንተ አስራ አምስት percent ኡ ለ Best Bet ነው። በየሳምንት ኮሚሽን ይሰበሰባል።
አ እም፣ ከዛ ስፖርቱ ሲሆን ደግሞ ስልሳ አምስቱ ለ Best Bet ሰላሳ አምስቱ ለአንተ ነው።
okay ሰላሳ አምስት ሺህ ብር deposit ታደርጋለህ።
ሰላሳ ያው አምስት ሱቁ፣ ቤቱ፣ እ፣ እቃዎቹ ምናምን ጋ- አንተ ነህ የምታስተካክለው።
አ አሟልቻለሁ አሟልቻለሁ አዎ፣ በቃ እም።
በተረፈ ያው እንደዛ ነው። ሰላሳ አምስት ሺህ ብር ለው ቅድሚያ ታስይዛለህ።
okay ማስያዣ አዎ በቼክ ማስያዝ አልችልም ማለት ግማሹን አስገብቼ ግማሹን ቼክ ባረግ እ፣ ቼክ የለም ለአንድ shop እ፣ እንትን ነው የምናደርገው።
okay ሰላሳ አምስት ሺህ ብር ነው የሚሆነው።
እ- እሺ ታዲያ አሁን ምክ- ተመዝግቤ ምናምን process አሁን ዛሬ መጀመር ፈልግ ነበረ ዛሬ ሳይሆን ሰኞ።
ሰኞ አዎ ዛሬ በዓል ነው ማንም የለም።
okay ነገ እሑድ ነው። ስለዚህ ሰኞ okay ትችላለህ ደውለህልን።
official በዚህ ስልክ ነው ወይስ እ- የስራ አስኪያጁን ስልክ በቀጥታ ች- ማግኘት ይችላለሁ ችግር የለውም። በዚህም እንትን ብደውል ቢጻፍ ታገኘናለህ።
ነው እሺ እሺ አዎ እሺ እሺ ደውልልን ሰኞ። ችግር የለውም። ስምህን ልውሰድ?
እሺ ይቅርታ በረከት በረከት እባላለሁ በረከት፣ በረከት ስልክህን አዎ እንውሰድ። እሺ ስልክ።
እሺ ዜሮ ዘጠኝ ሀያ አራት እሺ
ዜሮ ሶስት እሺ ዜሮ ዘጠኝ እም፣ ሰባ ሶስት እሺ በረከት ደውልልን ሰኞ።
እሺ okay